ዋሽንግተን
ሄሎም አቤት።
ዋሽንግተን አዎ
አው እንትን ነበር ቅርታ ዶክተር ቶላ ነገ ይገባል እና
ነገ
እ
እስቲ አንዴ ይጠብቁኝ።
እሺ
ከሁለት ሰዓት ተኩል እስከ ስድስት ተኩል አሉ።
ከሁለ- ከሁለት ከሁለት ተኩል
እስከ ስድስት ተኩል
እሺ እሺ እናት እሺ እሺ